ወያልረሳ ተራራና ወንዙ የዱሩ እንስሳ የወንዙ ፏፏቴ የአፉ ዜማ ከናርጎ ሰረጋ ቡና ሳሰማ ልጅነት ገጠሩ የሳሩ ቤት የትግል ጨዋታው የገናው የጅራፍ ግፊያ ስትሸነፍ ለቅሶ ይገርማል ስታሸንፍ ደስታ አዳምና ቀጋ እሸታ ገዳው ማሩ ወተቱ እናለኛ ልረሳ ገጠሩ የሀገር ቤቱ እና እንደምነዋሰው ከብቶቹን የነዳ ነበር የፍቅር